hello ጤና ይስጥልኝ hello ሰላም ጤና ይስጥልኝ ሎንጅ ቲዩብ ነው
ሰላም ነው አት
እስከ
እንትን ማለት እናንተ ጋር ስራ ክፍት ቦታ ይኖራል?
እ በምን አይነት ስራ
ማለት በማንኛውም ሰዓት ማለት ቤተሰብ አስተዳዳሪ ስለሆንኩ የትኛውን ስራ ለመስራት
እሺ እ እኛ ጋር ስራዎች ሲወጡ ፌስቡክ ላይ እናሳውቃለን እዛ ላይ apply ማድረግ ይችላሉ እ ወይ ምናልባት ደግሞ ል- ልመዝግቦትና እ የሚቻል ከሆነ ስራዎች ሲኖሩ እናሳውቃለን እሺማ
እሺ ስሞትን ማን ልበል ሳምሪ
እ ሙሉ ስሞት ሳምራዊት ነው ሳምሪ ከሆነ አዎ።
እሺ ሳምራዊት ማን መኳንንት
እሺ እ ስልክ ቁጥር ይንገሩኝ ዜሮ ዘጠኝ ሰላሳ አምስት ሰላሳ አምስት ሰላሳ ስድስት እሺ
ዘጠና አንድ ሰማንያ አራት ዘጠና አንድ ሰማንያ አራት እሺ የት አካባቢ ነው አድራሻዎት
አሁን ክፍለ ሀገር ነው ያለሁት ግን አዲስ አበባ ላምበረት ገቢ ነው የምኖረው
እሺ እ በምንድን ነው graduate ያደረጉት ወይ ከዚህ በፊት ልምድ ያለዎት
እስካሁን እንኳን እ ማለት እ ያን ያክል ስራ አልሰራውም ነበር እ የራሴ ነበር የምሰራው አካባቢ በኋላ ግን ያው
እ ማለት በ-
እሰራለሁ የተገኘውን ስራ አዎ፣ አዎ።
እሺ ያው specific ከሆነ በዛ አይነት field ሲወጣ እንድናሳውቆት ብዬ ነው እሺ በቃ ካሉኝ ችግር የለውም።
በዚህ እሺ እሺ እናመሰግናለን መልካም ጊዜ ላንቺም አሁን